አዎ ጤና ይስጥልን።
ጤና ይስጥልን።
አንድ መኪና የያሪስ compact ቀይ አይተን ነበረ።
compact ስንት ሞዴል?
compact ቀይ ነው
ባለ አራት ፒስታን
እ ባለ አራት ፒስታን ነው።
ምን አልሽኝ?
ባለ አራት ፒስተን ነው ወይ?
አራት ፒስተን አዎ ቲክቶክ ላይ ለቃችሁ ነው። ቀይ ነው።
አዎ ቀይ ነው። አዎ
B ሀምሳ አምስት ሀምሳ አምስት ሺህ
B ስንት B ሀምሳ አምስት ሺህ አራት ሰባ አራት የሚል ሰባ ሰባት
የሀምሳ አምስት ነው B ሰላሳ አንድ ሰላሳ አራት የሚል ቀይ compact ያለው እዚህ እንደዚህ አይነት ነው።
B ሀምሳ አምስት አራት ሰባ ሰባት ነው የሚል አድርገው አየሁ። ወንበሩ የሚሽከረከር ይሄ ነው።
ኦ እዛኛው branch ይሆናል። እሺ አባቴ እሺ፣ በቁጥር ስንት ነው ወይ?
ዋጋው?
ቆይ አንዴ መልሼ ልደውልልህ።
እሺ፣ አፍ-
እሺ
በነፃ ነው።
ወንበሩ ይሽከረከራል።